ተቋረጠ
hello hello
እሺ ተቋረጠ።
ምኑ አሁን ደውለህ ነበር አይደል?
እ?
አሁን አዎ፣ አዎ።
ደውለህ ነበር? withdraw አዎ ደውዬ ብለህ ነበር። አዎ
እሺ፣ እንትን ነው እሺ። እ፣ እ?
ሁለት ሺህ ብር አይደለ አዎ እኮ በእንትን ነው ያወጣኸው፣ በ voucher ነው ያወጣኸው እና አዎ እ፣ እንትን ብለዋል እ፣ pending ላይ ነው። account history ላይ ገባና እ፣ voucher history የሚል አለ።
እሺ voucher history ው ላይ እ፣ ቀን ማስገቢያ ያለው የአስራ አምስት ቀንን አስገባለትና እ፣ እዛ ላይ ስድስት digit የሆነ እ፣ voucher code ታገኛለህ
እ፣ እሺ
እና እዛ ላይ check አድርግ። እሺ እሺ እሺ